በዛ ተስፋ አትዘኝ ማርታ፣ ይመጣል ንጉሡ አይዘገይም ጌታ። ወንድምሽ ሲነሳ መግነዙ ሲፈታ የሐዘኑ መንደር ይሞላል በእልልታ። በቀቢጸ ተስፋ አትዘኝ ማርታ፣ ይመጣል ንጉሡ አይዘገይም ጌታ። ወንድምሽ ሲነሳ መግነዙ ሲፈታ የሐዘኑ መንደር ይሞላል በእልልታ። የሰው ልጅ እንዳቅሙ እያየ መጥኖ የእግዚአብሔርን ሥራ አይገባውም ፈጥኖ። ማዳኗ የለካም በእኛ ማመስፈሪያ፣ ማርታ ሆይ እመኚ የጌታሽን ሥራ። የተዘጉ በሮች ቢኖሩ ቤታችን ይከፈቱልናል ሲፈቅድ አምላካችን። የልጆቹን ዓይኖች የራሱትን በልባ ያብሳል በእጆቹ ከጓዳ የገባ ለሰው ያልተቻለ ከችሎታ ያለሽ ገና ብዙ ነገር ይሰራል አምላክሽ። መቼ ተወሰነ ማዳኑ በዘመን አለ ከኛ ጋራ እንደ አባቶቻችን ከሞትም ያድናል። ይኸው ነው እውነቱ። ሐዘንተኞች ሁሉ ትጥቃቸውን ፍቱ። ቁልፉ እንኳን ቢጠፋ የሕይወታችን ደጅ አለ ተጨ